ጤና ይስጥልኝ ጤና ይስጥልኝ ከአሪፍ ቤ ነበር የምደውልሎት ደውለው ነበር ደንበኛችን
ማለት
ተ- ደውለው ነበር አሁን ከአሪፍ ቤ ነበር የምደውልሎት መስመር ላይ ያለው ምን አሉኝ ደንበኛችን ድምፆት አይሰማው hello hello hello
አጋማ እ
መስመር ላይ ያለው ደንበኛችን ድምፆት እየተቆራረጠብኝ ነው ምን አሉኝ
ማለት
እሺ እሺ አንዴ መስመር ላይ ጠብቁኝ የሮ ተኮ Mare.
ሰረረቲ ነው የጋ ሰረረቲ ነው የጋ የሮ ተኮ
እ ኦ
ሰረረ ጅርቱ
እ
ዲፋማ ዴቢሲኔሲ ነው ቢልቢላ
እ
ዴቢሲኔሲ ነው ቢልቢላ ዲፋማ
ቶሎ ቶሎ እሺ
እሺ እሺ
ቶሎ እሺ